ኪዳን ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምታዳምጡን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በምንሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። Covenant Gospel Ministry P.O. Box 11176 አሌክሳንድሪያ ቨርጂኒያ 22312 USA። በኢሜይል ተስፋዬ ኃይሌ at Yahoo dot com በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ቀጥሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www dot ወንጌል dot org ወይም www dot Covenant Gospel Ministry dot org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ መስቀሉ የተማከለበት ሕይወት በሚል ርዕስ ነው። ጌታ ኢየሱስ እኛን ለማዳን በመስቀሉ ላይ የሠራቸው ሥራዎች ለአንዳንዶች ተሰብኮ ያለቀ የክርስትና መጀመሪያ ትምህርት አድርገው ይወስዱታል። ውድ አድማጮች ምሕረቱን ማለዳ ማለዳ አዲስ የሚያደርገው ቃልም ሥጋ ሆኖ የሞተው የጌታ መሥዋዕትነት ለእኔና ለእናንተ የዕለት ዕለት መናችን ነው። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ያፈሰሰው ደም ከአቤል ደም ይልቅ የሚሻለውን የሚናገርበት የምልጃው ቋንቋ በእምነት የሚሰማ የሰማይ መዝሙር ያልሆነለት ያልዳነ ሰው ብቻ ነው። የመስቀሉ ቃል መልእክት ኀጢአት በበዛበት ሟች በሆነው ሥጋችን በምንኖረው በዚህ የምድር ኑሮ ሕይወታችን መታደሻ የሚሆንልን መፈወሻችን ነው። ውድ አድማጮች ጌታችን በመስቀሉ ላይ የሠራው ሥራ ከምንደክምበትና ከምንስትበት ጉልህ ችግራችን ጋር ብቻ የተያዘ አይደለም። የጌታ ቃል እንደሚመክረን ብርሃን ከሆነው አምላክ ጋር በምንመላለስበት መልካም የሕይወት ሁኔታ እያለን እንኳን የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ደም የሚያስፈልገን እንደሆነ የአምላካችን ቃል ይናገራል። በአንደኛ ዮሐንስ ምዕራፍ አንድ ከቁጥር አምስት እስከ ስድስት ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህቺ ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም ይላል። ከአምላክ ጋር ኅብረት ላላቸው በብርሃን ለሚመላለሱ ይህ ከተነገረ መንፈሳዊነት ለማይታይብን ከጌታ ደም ሌላ ምን ትምክህት አለን? ከመስቀሉ ሌላ ምን መታመኛ አለን? ዛሬ እንደ ተሰጣ ቆሎ የጌታን ቃል እንደ ፈለገው እየዘገነ አማኝ ነኝ ባዩ ሁሉ ምሕረትን በረከትን ለራሱና ለእኔ ለሚላቸው ሁሉ እያወጀ የሚኖርበት እምነት ያልሆነ እምነት እየተለማመደ ባለበት ሁኔታ ላይ ይታያል። ዛሬ ለሚሰማን የኀጢአት ወቀሳ ሁሉ የጸጋውን ቃል ያለ ንስሐ ሕይወት እየጠቀስን ራሳችንን በራሳችን ሥልጣን እንመራለን። የራሳችን ሊቀ ካህን የሆንን አርገን ራሳችንን እናቀርባለን። ራሳችንን እየደለልን ንስሐ የመግባትን አስፈላጊነት በሚያቃልል መንፈሳዊ መረዳት እንያዛለን። የበጉ ደም ከሞተ ሥራ ሳያነጻን የምናመልከውም ሆነ የምናገለግለው አገልግሎት ዋጋ አይኖረውም። የበጉ ደም የጌታ ኢየሱስ ደም በእኔና በእናንተ ሕይወት ላይ የማንጻት ሥራውን የሚሠራው በሊቀ ካህኑ በጌታችን በኢየሱስ ክርስቶስ አማካኝነት ነው። ሐዋርያው ዮሐንስ እንደሚያስተምረን በኀጢአታችን ብንናዘዝ ኀጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው የተባለው በደሙ የሚያነጻውን ሊቀ ካህናችን የሆነውን ጌታችን ኢየሱስ ክርስቶስን በማሳየት ነው። ያለ ጌታ በጌታ ደም ራሱን ማንጻት የሚችል ማንም የለም። ፍራ እንጂ የትዕቢትን ነገር አታስብ፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ የሚለውን አምላካዊ መመሪያ በሚያስጥለን እምነት መሞላት የለብንም። መንፈሳዊ እድገታችን በራሳችን ማስተዋል ከመደገፍ ይልቅ በመንገዳችን ሁሉ ከኀጢአታችን የሚያነጻንን ጌታን እንድናይ፣ እሱን እንድናውቅ፣ በእሱ እንድንታመን መንፈሳዊ መረዳትንና እምነትን ሊያመጣልን በሚችል መልክ መሆን አለበት። ከዚህ ስህተት የሚመልሰንና መንፈሳዊ ጣዕማችንን የሚያድስልን መስቀሉን ያማከለ እምነትና አካሄድ ሲኖረን ብቻ ነው። የጌታ ቃል እንዲህ ይላል በዕብራውያን ምዕራፍ አራት ከቁጥር 14 እስከ 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኀጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እኛን ለማዳን በቀራኔው መስቀል ላይ የሞተው የናዝሬቱ ኢየሱስ እርሱን በማመን ለምናገኘው ሁሉ የዘላለም ዋስትና የሚያስገኝ በሰማያት ያለፈ ትልቅ ሊቀ ካህናት ሆኖልናል። ክብር ለስሙ ይሁን። በዚህ በምዕራቡ ዓለም እጅግ በጣም የተወደደው በደስታም ሆነ በሐዘን ጊዜ የሚዘመረው መዝሙር Amazing Grace የሚባለው መዝሙር ነው። ይህ መዝሙር ለምን ይወደዳል? ከኀጢአት የመዳን የምሥራች ውብ ሆኖለት ዝማሬ የማያዘምረው ማን አለ? የጌታን ጸጋ ምሕረቱንና ማዳኑን እያደነቅን በዕለት ሕይወታችን ስንት ጊዜ ራሳችን እናገኛለን? ታውቃላችሁ፣ የማዳኑ ደስታ ንስሐ ለሚገባ ኀጢአተኛ እንጂ ኀጢአት እየሠራ ለሚመላለስ ሰው ጣዕሙ አይታወቅም። ንጉሥ ዳዊት እግዚአብሔር እንዲምረው ንስሐ እየገባ ከሚለምናቸው ነገሮች አንዱ የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ፣ ለሕግ ተላላፎች መንገድህን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ የሚለውን ልመና አቅርቧል። ንስሐ በመግባት እግዚአብሔርን ማረኝ ብሎ የሚለምን ሰው ሕሊናው ያልሞተ ሰው ብቻ ነው። በቃሉ የሚናገረውን አምላክ ሰምቶ በሚያምን ሰውና ቃሉን በሰው ፈቃድ ለራሱ እየጠቀሰ በሚያምን ሰው መካከል የመጥፋትና የመዳን ያህል ትልቅ ልዩነት አላቸው። እግዚአብሔርን ሰምቶ የሚያምነው ሰው ውድ ወገኖቼ ሕሊናን የሚያሾር የቃሉ ብርሃን እየኖረው መልካም ፍጻሜ ያለውን አካሄድ ይሄዳል። የአምላክን ቃል በራሱ ለራሱ እየጠቀሰ የሚወስደው ግን ሕሊናውን የጣለ ያለ መሪ በትልቅ ባህር ላይ እንደምትሄድ መርከብ መነሻውና መድረሻውን የማያውቅ ሰው ይሆናል። የመስቀሉ ሥራ የክርስትናን ሕይወት መጀመሪያ ብቻ አይደለም። የክርስትናን ሕይወት የምንጨርስበት ከሕይወታችን፣ ከስብከታችን፣ ከትምህርታችን፣ ከዝማሪያችን፣ ከጸሎታችን ከምኞታችን የማንለየው ኃይላችን ነው። ውድ አድማጮቼ፣ ምሕረትም ሆነ ጸጋ ከጸጋው ዙፋን ፊት ቀርበን የምንቀበላቸውና የምናገኛቸው እንጂ በለው ተናገረው በሚል ጉጉ ጥብቅ ፍላጎት የእኛ የሚሆኑ አይደሉም። በማኅበረሰባዊ ኑሯችን ሕግ በሚጠይቀው ወንጀል የተከሰሰ ሰው ራሱን እየማረ የሚኖር ሰው የለም። ከእግዚአብሔርም ከኅብረተሰብም ጤናማ ኑሮ የተጣላ ሕይወት ያላቸው ወንጀለኞች እንኳን ያለ ዳኛ ያለ ሕግ አስፈጻሚ የሚኖሩበትን ሀገር ሕግ ከመጽሐፍ እየጠቀሱ ከሚፈለጉበት ወይም ከሚያስጠይቃቸው ወንጀል ራሳቸውን ነጻ አድርገው ለመኖር የሞከሩ እንዳሉ ሰምተን አናውቅም። እኛ ግን ዛሬ ወደ ጸጋው ዙፋን ፊት ሳንቀርብ ምሕረት ልንቀበለው የሚገባ ሲሆን ሳለ ለራሳችን ጥቅስ እየጠቀስን ክሌም የምናደርገው አድርጎናል። የትህትና መንፈስ በሌለው መንፈስ ለመሞላታችን ክርስትናችን ትህትና የሌለው እንዲሆን ለመሆኑ ለመታየቱ ዋናው ምክንያት አንዱ ይሄ ይመስለኛል። የተጻፈውን የአገሪቱን ሕግ እየተጠቀመ ምሕረትና ማጽደቅን የሚያመጣ ብያኔ የሚያስገኝላቸው በዳኝነት ስልጣን ላይ የተቀመጠ ዳኛ እንጂ በየቤታቸው የሚያውቁት ዘመድ ወይንም ጓደኛ የሆነ የሕግ ባለሙያ እንኳን ሊሆን እንደማይችል እናውቃለን። ምን አለፋችሁ ወገኖቼ በእግዚአብሔር ፍርሃት ሆነን በመንፈስ ቅዱስ አስተማሪነት ያልተማርነው የመጽሐፍ ቅዱስ እውቀታችን ያመጣብን አዋቂነት ከእግዚአብሔር የሚያራርቅ ሆኖብናል። በጌታ እግር ስር መሆንን በማያስናፍቀን እውቀት ተሞልተናል። በእምነት ትምህርት ብዙ የተሳሳተ ነገር ካስተማሩ አስተማሪዎች ቀዳሚ ቦታ የሚይዘው አንዱ ሲናገር ጌታ ኢየሱስ ተገልጦልኝ ማንኛውም ሰው ወደ እኔ ሳይመጣ የሚፈልገውን ማንኛውንም ነገር ለማግኘት የሚያስችለውን የእምነት ቀመር እነግርሃለሁ አለኝ በማለት የሚነግረን የእምነት ቀመር በለው ተናገረው የሚል ቀልድና ፌዝ የሆነ ትምህርት እንደሆነ ከመጽሐፉ እናነባለን። የእግዚአብሔርን ሐሳብ ሊያገለግል የተጻፈውን ቃል የሰው ፈቃድ አራማጅ፣ የሥጋ ፍላጎት ማሟያ መጽሐፍ አድርገነዋል። ከአፌ የሚወጣው ቃሌ የምልከውን ይፈጽማል የተባለውን መለኮታዊ ቃል ጨርሶ በመጣል ከመጽሐፍ ቅዱስ መጥቀስ የቻለ ሁሉ የጌታን ቃል የራሱ መልእክተኛ እያደረገ በለው ተናገረው በሚል የድፍረት እምነት መኖር ከጀመርን ወዲህ የእውነተኛ ክርስቲያን ሽታ ከመካከላችን ርቋል። ጀብደኞች፣ ትምክህተኞች፣ ጉረኞች፣ የመድረክ ፎካሪዎች ሆነናል። የትህትና የእግዚአብሔር ሰውነት የመንፈሳዊነት መልክና አይነቱ ጠፍቶብናል። ይህንን የመሰለ ትምህርት እየተጋቱ ሰዎችንም በእንዲህ ያለ መንገድ እያስተማሩ የጸጋ የሕይወት ምንጭ ከሆነው ጌታ የሚያለያየውን የጩኸትና የዝላይ እምነት የሚያስተምሩን ሁሉ በሚጠቅመን መንገድ እየመሩን አይደሉም። ጸሎታችን በታላቅ ዙፋን ላይ ወደ ተቀመጠው ሕያው አምላክ የሚቀርብ መሆኑ ቀርቶ የእምነታችን መግለጫ እንዲሆን ብቻ ተብሎ የሚነገር መድረሻና ማረፊያው ከእኛነታችን ዙሪያ ብቻ የሚሽከረከር ሆኗል። የምንቀርብበት ዙፋን የጸጋ ዙፋን በመባሉ ዙፋን መሆኑን ሊያስረሳን አይገባም። ነውርና በደል የማይገኝባቸው ሱራፌልና ኪሩቤል በክንፋቸው ፊታቸውን እየሸፈኑ ቅዱስ ቅዱስ ቅዱስ የሚሉት አምላክ ፊት እንደምንቀርብ አንዘንጋ። በእኛነታችን ዙሪያ የሚሽከረክረው እምነትና ሃይማኖት ዘይት ከሚያወጣው ስር የሚያለያየን በመሆኑ ወገኖቼ ወዘና የሌለው የክርስትና ሕይወት ያኖረናል። ጌታችን ሥጋን ከክፉ መሻቱና ምኞቱ ጋር የሰቀለበትን የመስቀሉን ቃል አንጣለው። መዝሙራችንም ሆነ ምስጋናችን የተሰቀለው እኔነታችንን ያጎላ ሥጋችንን ተዋናኝ ያደረገ ጌታን ለብሶ ከመታየት ይልቅ ማራኪውን እኔነታችንን ለማሳየት የምንሻ አድርጎናል። የመስቀሉን መልእክት ከመካከላችን የሰረቀው ማን ነው? ዛሬ የምናገለግለው ሕዝብ የመስቀሉን መልእክት በተወናበደ ሁኔታ በተዘበራረቀ መልክ እንዲያይ ማድረጋችን ክፉ ብድራትን በጌታ ማሳ በቅሎ እንድናገኝ አድርጎናል። መስቀሉ የለም እንዳይባል ጸጋውን በመስበክ አለ እንዳይባል ጸጋውን ለሥጋ በማድረግ መራራ ስርና ጉዳት በመካከላችን እያበዛን ነው። ዛሬ ወዘና ያጣው ሕይወታችን፣ የጌታ ጣዕምና መንፈሳዊነት የራቀው እምነታችን የሚፈወሰው የጌታን መስቀል ለሥጋዊነታችን ጸጋውን ለመንፈሳዊነታችን አድርገን ለመኖር ከወደድን ብቻ ነው። ጌታ መስቀል አንዳንዳችንን አጽድቆ ሌላችንን የሚኮንን፣ አንዳችንን ሰቅሎ ሌላችንን የሚተው አይደለም። በመስቀሉ ሥራ የሥጋ መጋረጃ የሚተረተረው መጋረጃውን ከላይ መተርተር በጀመረው በአምላክ ኃይልና ሥልጣን እንጂ ሥጋ በሥጋ አይሰቀልም። ጌታችን በሞተበት መስቀል መጋረጃው ሥጋ ተተርትሮ ከቅድስተ ቅዱሳኑ የሚገለጠው ክብር ፊት እንቆማለን። ለሥጋ በሆነለት ወይንም በሚሆንለት ነገር ከመጋረጃው በስተጀርባ ከክብሩ ርቀን ተዘግተን ከመኖር እንድናለን። ያ ሲሆንልን ከሥጋና ለሥጋ የሚሆነው ትምክህት ሁሉ የተናቀ የሚካድ እንጂ የሚፈለግ አይሆንልንም። መስቀሉ በሚሰበክበት መስቀሉ ዋና አማካይ በሆነበት ቦታ ሥጋ ፎካሪው ጀብደኛው ሥጋ ቦታ የለውም። ዛሬ ለዚህ አይነት እይታና እምነት ምክንያት የሚሆነውን የወንጌሉን መልእክት ወደ ቤተ ክርስቲያን መመለስ አለብን። በሥጋችን ያገኘነውን ክብር እየጣልን መስቀሉ ያስወገደውን እያስወገድን መስቀሉ የሚከለክለው እየታቀበ ለመኖር የተሰጠንን የጸጋ ዕድል ማግኘት አለብን። የራሳችንንም ሆነ የሌላውን ሕይወት ፍጻሜ የሚመራውን ምስጢር በእጃችን የያዝን መስሎን ከምንኖርበት ሥጋዊ የእምነት ልምምድ ተመልሰን መስቀሉ የሚገርዘውን ሥጋ በቦታው እናድርገው። የጌታ መስቀል ለከበረ አገልግሎት የበቁ ሁሉ ስለ ክርስቶስ መከራ መቀም መቀበልን በመምረጣቸው ምኞታቸው የጠራ ለአምላካቸው ፈቃድ ምቹ እንዲሆኑ ያዘጋጃቸው የራእያቸው መነሻና መጠበቂያ እንደነበር እናያለን። አስመስለን ወይንም ማመቻምቸን ከመኖር ሕይወት ድነን እንደ ባላደራዎች የጌታን ነገር ተሸክመን የምናገለግለው መስቀሉ ላይ የተማከለ እምነትና ሃይማኖት ሲኖረን ነው። የጌታ መስቀል ልዩ ነው። በዚህ መስቀል ላይ ያለው የጌታ መልእክት የበደል ታሪክ በማይነሳበት ሰማይም እንኳን የአምልኮና የዝማሬ መቀስቀሻ ነው። ጌታችን በታረደ በግነቱ በሰማይ በታየበት ጊዜ ኃጢአት ሰርተው የማያውቁትን እንኳን አሰግዷቸዋል። ኃጢአት አለብን ለተባል ነው ሌላ መመኪያ ምንም ለሌለን ከመዳን እስከ መክበር ድረስ የምንዘምርበትም ሆነ የምንደነቅበት ሌላ ምክንያት ምን አለን? ውድ አድማጮች በመስቀሉ የሚዳኘውን ሥጋ እውነተኛ እርቅና የመንፈስ አንድነት በማያመጣ በኮሚቴና በምክር ለማስተዳደር ከመድከም እንድናለን። አንድ የሆነ ታሪክ ልንገራችሁ። ከብዙ ዘመን በፊት በጌታ ቃል አገለግላቸው በነበሩ ወገኖች መካከል እርስ በርሳቸው ለመነጋገር እስከማይችሉ ድረስ መከፋፋት በመካከላቸው የተፈጠረበት ጊዜ ትዝ ይለኛል። ይህ ሁኔታ ከሆነ በኋላ በዚያ አካባቢ መምጣቴን የሚያውቀው አንድ ወንድም ከመካከላቸው ስላሉበት ሁኔታ ከገለጸልኝ በኋላ ሁሉንም ሰብስቤ እንዳናገራቸው ይነግረኛል። ነገሩን ምክንያትና ሁኔታ እኔ ከምነግርህ ሁላችንም ባለንበት እዚያው ብትሰማ ስለሚሻል ምንም ለነግርህ አልፈልግም በማለት የአእምሮዬን ሚዛን ለመጠበቅ ፈልጎ ዝም ይላል። ረጅሙን ታሪክ ለማሳጠር ውድ ወገኖቼ ሁኔታዎች ተመቻችተው ከእነዚህ ወገኖች ጋር በአንድ ወንድም ቤት እንድንገናኝ ቀጠሮ ተይዞ ተሰበሰብን። ከሚታየው ኩርፊያና መከፋፋት የተነሳ በዚያ ስፍራ በመካከላቸው መቀመጥ እጅግ የሚያስፈራና የሚያስጠላ ነበር። እንዲህ ባለ ቦታ ማን ወቃሽ፣ ማን ተወቃሽ መሆን ይችላል? የማን ቅሬታ ማንን በደለኛ ያደርጋል? ማን ዳኛ፣ ማን መካሪ ይሆናል? በዚህ ኩርፊያ በፈጠረው ጸጥተኛ ስብሰባ ላይ እንዳለው ሁኔታው ስላስፈራኝ አንገቴን ዝቅ በማድረግ ከልቤ ጌታን ለመንኩት። ምን ማድረግ እንዳለብኝ መላ ያጣ ሰው ሆኜ ጌታን ምሪትና እርዳታ ጠየቅኩ። በዚያው በጸሎት ስፍራ ላይ ያለው ጌታ መንፈስ ቅዱስ በጌታ ኃይል የተሞላውን ሰይፍ የሆነውን ቃሉን በልቤ አኖረ። በጌታ ፍርሃት ሆኜ ያገኘሁትን የጌታ ቃል በጌታ ፍርሃት ሆነው እንዲሰሙት በመካከላቸው ቆሜ አሁን በዚህ ቦታ ጌታን እንጠራዋለን፣ ጌታም እንደ ተስፋ ቃሉ በመካከላችን ይገኛል አልኳቸው። ጌታ በመካከላችን በሚገኝበት ስፍራ ቅሬታውንም ሆነ አስተያየቱን ለመስጠት ከመካከላችን ባለመብት የሚሆነው ሰው ከጸለይን በኋላ የማነብላችሁን የጌታን ቃል መመዘኛ የሚያሟላ መሆኑን የተረዳ ብቻ ነው። ስብሰባችን ጌታ ባለበት የሚሆን ለጌታም ክብር የሚሆን ብቻ መሆን ይኖርበታል ብዬ ጸለይኩና ከያዕቆብ ምዕራፍ 3 ከ13 ከ18 የሚከተለውን ክፍል አነበብኩላቸው። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ይላል። ይህንን የጌታን ቃል አነበብኩት እንጂ አልሰበኩትም። እንደገና አረጋ ብዬ አነበብኩትና ዛሬ በዚህ ስፍራ ለመናገር መብት ያለው በላይኛይቱ ጥበብ የተሞላና የላይኛይቱን ጥበብ ባህሪ የሚያንጸባርቅ ነገር ያለው ሰው መናገር ይችላል በማለት ቁጭ አልኩና እንዲህ እንዲናገሩ እድል ሰጠው። ከመካከላቸው አንድ ሰው ስንኳ ለመናገር ድፍረት አግኝቶ የተነሳ ሰው ጠፋ። ብጠብቅ ብጠብቅ ምንም ሊነሳ የቻለ ሰው አልነበረም። በመጨረሻ እኔ ራሴ ተነስቼ ወገኖቼ፣ ዛሬ በእግዚአብሔር ቃል እናንተ በራሳችሁ ላይ ፈርዳችኋል። የተጣላችሁት የምድር የስጋና የአጋንንት በሆነ ጥበብ መሆኑን በጌታ ቃል መስክራችኋል። እንግዲህ ይህ ሁኔታ እውነት ከሆነ ተነስታችሁ እርስ በርሳችሁ ይቅርታ በመለዋወጥ ታረቁ አልኳቸው። ሁሉም ተነስተው ከልባቸው በመተቃቀፍ ታረቁ። የጌታ ቃል ተነጋግሮ ነገርን መፍታት አስፈላጊ መሆኑን ያስተምራል። ይህንን አምናለሁ ወገኖቼ። የተጣሉ ሰዎች እርስ በርሳቸው እንዲወቃቀሱ መጽሐፍ ቅዱስ ያዛል። በመጽሐፍ ቅዱስ ትምህርት መሰረት ግን ወቃሽና ተወቃሽ ወንድሙን ገንዘብ በሚያደርግበት መንፈስ እንዲነጋገሩ እንጂ ራሱን ወቃሽ በሚያመጻድቅበት መንፈስ እንዲወቅስ የጌታ የጌታ ቃል አያስተምርም። የጌታ ቃል ባነበብኩላችሁ ስፍራ ላይ ስጋን ምድራዊና ከአጋንንት ጋር የተዛመደ አድርጎ ነው የሚያቀርበው። ስለዚህ ወቃሽ የሆነ ሰው ወንድሙን ገንዘቡ የማድረግ መንፈስ የሚኖረው በሰማያዊ ጥበብ ከተሞላ ብቻ ነው። ወቀሳዬን የሚሰማኝ ወንድሜ ገንዘቤ ይሆንልኛል፣ በሰማይ ጥበብ ስሞላ የወቀሳው የመጨረሻ ትርፉ ወንድሜ ነው የሚል መንፈስ ይኖረኛል። ውድ ወገኖቼ ንጹሕና እርቅ የሚያመጣ ገርነት የተሞላ ሽባይነት ያለው ምሕረትና በጎ ፍሬ የሞላበት ነገር ሁሉ የላይኛይቱ ጥበብ የጽድቅ ፍሬዎች ናቸው። እነዚህ ፍሬዎች ከላይ እንጂ ከምድርና ከስጋ ወይም ከአጋንንት ሊገኙ አይችሉም። የምድርና የስጋ የሆነው ሁሉ ከአጋንንት ጋር የተያያዘና የተወዳጀ በመሆኑ ቅናትን፣ አድመኛነትን፣ የክፋትን ስራ ሁሉ የሚያሰራ ነው። ዛሬ በቤተ ክርስቲያን አድመኝነት በጣም የተለመደ ነገር ነው። አንዱን በአንዱ ላይ በሽኩቻ መነሳሳት በጣም በይፋ የሚታይ ነገር፣ ለፍርድ ቤት ቤተ ክርስቲያን ያጋለጠ ነገር ነው። በመስቀሉ ቃል ካልሆነ በስተቀረ ስጋን በመደቡ ጠብቀን ለእርቅ እንቅፋት ከሆነበት ስፍራው እንዴት እናነሳዋለን? በውይይት በምክር በኮሚቴ እያቻቻልን የምናስተዳድረው ስጋ በየዕለቱ የሚፈጥረውን እክት መሸከም የማንችል ጣጣ እየሆነብን ይመጣል። ወገኖቼ በገላግሌ መስቀሉ ብንኖር አንድነታችን የመንፈስ እንጂ የታይታና የትከሻ መሳሳም አይሆንም ነበር። መስቀሉ በተማከለበት ሁኔታ የምንኖረው ኑሮና ሕይወት ጤና የሞላው ይሆናል። ስጋ በጌታ የሚደገፍ አይደለም። የእምነት ሕይወት አይሆንለትም። ጌታን በመታመን የሚገኘው የሰላም ሕይወት ለስጋ ባዕድ ነው። አድመኛነት የስጋ አንዱና ትልቁ ባህሪ የሆነበት ምክንያት ይሄ ነው። ስጋ መሰሎቹን በማስተባበር ለብቻው ያቃተውን ሁሉ ከሌሎች ጋር በማድረግ ድል የሚነሳ ስለሚመስለው በአድመኝነት የተሞላ ነው። ስጋ በአድማ የሚያገኘው ድል በሰላም የተዘራ ስላልሆነ ስጋ በሰለጠነበት ሕይወት ሁሉ ሁከትና ክፉ ሥራዎች ይገኛሉ። ጥርጥር፣ አለመተማመን በምንም አይነት ልናስቀራቸው አንችልም። አብሮ በመብላት በመጠጣት፣ በመገባበስ በስጋ የተገኘ ድላችንን በፈለገ አይነት በዓል ብናከብረው ሁከትና ክፉ ስራን ማጥፋት አንችልም። ስጋን በስጋ ማሸነፍ ይህንን ማባባስ ነው። ደካማውን ስጋ በብርቱ ስጋ ማሸነፍ ፍርሃትና ጭቆናን ያመጣል። ውድ አድማጮች፣ የጌታ መስቀል ጥላችንን የምንዳኝበት መሳሪያችን ነው። ለማንም ስጋ መብት የማይሰጥ የሁሉንም ስጋ እድል ፋንታ አንድ የሚያደርግ የጌታ መስቀል የመለያየትና የመከፋፈል ግድግዳ አፍራሽ ነው። ጨዋው ስጋና የተገረዘው ስጋ ከባሪያውና ካልተገረዘው ስጋ እኩል ሆነው የሚዳኙት በጌታ መስቀል ብቻ ነው። በጌታ ቤት በትዳራችን፣ በጉርብትናችን፣ በጓደኛምነት ሕይወታችን ለምክር ያስቸገረውን ስጋ አትንኩኝ ባዩን ስጋ ያለ ጌታ መስቀል ዝም ብንለው ዘሩ መራራቅን፣ መፈራራትን እንደ እንክርዳድ በጌታ ቤት በመካከላችን እየዘራ የመንፈስን አንድነት ያጠፋብናል። ከጌታ ጋር ያልታረቀውን ለጌታ ክብር የማይሆነውን ለባለቤቱም ለራሱም ሰላም የሚነሳውን ጸባዬ ነው እያለ ለስጋዊነቱ ባለመብት በመሆን ጌታን ሊመስል ተጠርቶ ሳለ የስጋው ባሪያ የሆነውን የጌታን ደቀ መዝሙር በመስቀል ካልሆነ በምን ይዳኛል? መስቀሉ ጥቅማችን ነው። የንጽህናችን፣ የአንድነታችን፣ የፍቅራችን መጠበቂያ ነው። ከጌታ የሆነው ሁሉ ለጌታ በሚገባ ሁኔታ በእኛ ዘንድ እንዲታይ የሰማያዊ ነገር ንጽህና ማስጠበቂያ ነው። አገልጋዮች ይህንን የመስቀሉን ቃልና መልእክት መስበኩና ማስተማሩን መኖሩን ትተን በስጋቸው ለመጠቀም ወይንም ስጋቸውን በመፍራት የተውናቸውና የመስቀሉን ምስጢር ያልነገርናቸው ሁሉ ስጋቸው በሚፈጥረው እርሾ የደከምንበትን ሁሉ እያኮመጠጡብን አገልግሎታችን ከማበላሸት እንደማይመለሱ ማወቅ አለብን። ትዕግስታችንን እያጠጣ ነው ያሳደግነው ስጋ እኛኑ ምሬት ውስጥ ይከተናል። አይቀርም፣ ይሄ አይቀርም። ታዲያ ይህንን ስል የሌሎቹ ስጋ ለእኛ እንዲመች ስጋቸውን ለመስቀል እንዝመት ማለት አይደለም። መስቀሉ ለቤተ ክርስቲያን በግል ሕይወታችን ስፍራውን ሲይዝ የሚመካ በእግዚአብሔር ይመካ ተብሎ የተጻፈው ይሆንልናል። በዚህ ትምክህት ጽድቃችን ጌታ ኢየሱስ፣ ቅድስናችንም ሆነ ጥበባችን እርሱ በሆነበት እምነት እንሞላለን። ይህንን መልእክት የሰማችሁ የጌታ የተናገራችሁ ወደ ጌታ መስቀል ራሳችሁን አስጠጉ፣ ከመስቀሉ ጋር ተስማሙ። ስጋችሁን ከነ ክፉ መሻቱና ምኞቱ ጋር በተሰቀለበት መስቀል ላይ ከነ እልው ተሰናበቱት። ጌታ ኢየሱስን ልበሱት። የሰማችሁትን ለበረከት፣ ለፈውስ፣ ለመታነጽና ለመገንባታችሁ ያደርግላችሁ። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምህርቱን አዘጋጅቶ ያቀረበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በ13 ነጥብ 810 ሜጋሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። Covenant Gospel Ministry P.O. Box 11176 አሌክሳንድሪያ ቨርጂኒያ 22312 USA በስልክ ቁጥር ሰባት ዜሮ ሶስት ስድስት ሰባት አንድ ዜሮ ዘጠኝ ዘጠኝ አምስት በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን ተስፋዬ ኃይሌ at Yahoo dot com ነው። አድማጮቻችን በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ቀጥሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www dot ወንጌል dot org ወይም www dot Covenant Gospel Ministry dot org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።